ሄሎ
ወይ ብሩክ አለን።
እሺ ቆይ አንዴ እሺ በቃ ብሩኬ ስልክህ ክፍት ነው?
ሄሎ አቤት አቤት።
ወይ ብሩክ ብሩክ ነኝ።
ወይ እንዴት ነሽ?
አሎ brother አማን ነው አለ ሞክሼ፣ ሁሉ ሰላም አለ ስራ ቤት ስራ ምንም አይልም፣ እግዚአብሔር ይመስገን።
የባለፈውን አውርጃ አለውና እሺ
እኔን ነው የሚጫረው okay፣ እስኪ እሺ እንትን እልሃለሁ። እሺ
እ ቆይ ልደውልልህ ብሩኬ።
እዛ ስራ ቦታ ሄጄ ልጠብቅህ ወይስ እዚህ?
እሺ እደውልልሃለሁ። እሺ እሺ እሺ